ሰላም ጤና ይስጥልኝ። ጤና ይስጥልኝ። ሄሎ
ሄሎ
ሰላም ጤና ይስጥልኝ። YouTube ላይ ነው የደወሉት። እባክዎ ምን ልርዳዎ?
ስራ ፈልጌ ነበረ እና አሁን እጅሽ ላይ ያለ ነገር አለ እንዴ?
አሁን ላይ ክፍት ቦታ የለም።
ምንም በምንም ዘርፍ የለም?
አዎ አሁን ላይ ምንም ክፍት ቦታ የለም።
እሺ።
እሺ ስለደወልሽን አመሰግናለሁ። መልካም